Hello ሰላም ጤና ይስጥልን ችብችብ።
Hello ሰላም ዋላችሁ?
እግዚአብሔር ይመስገን። ሰላም።
ሽንኩርት ከትላንት ወዲያ አዝዤ ትላንትም አልመጣም፣ ዛሬም ደግሞ አልመጣም። ቲማቲሙ ብቻ ደረሰኝ፣ ሽንኩርቱ ግን አልደረሰኝም።
Okay፣ በዚህ ቁጥር ነበር።
አዎ በዚህ ቁጥር አለም ደግሞ
check ላድርግ ነው። ሽንኩርት አ- አስር ኪሎ አጠቃላይ ማለት ነው።
አዎ አስር ኪሎ Okay ለነገ መረከብ ይችላሉ። ለነገ ላስገባሉት።
እሺ ለነገ የት ነው? አዎ የት ይምጣሉ?
መ- Location መካኒሳ ነው ያዘዝኩት መካኒ
እሺ ይመጣሉታል ነገ። እሺ
እሺ አመሰግናለሁ እናመሰግናለን።
እሺ እሺ